ጤና አቶ ጌታ ታሪኩ አዎ ከአሪፍ ቤት ነበር የምደውሎት። አሁን አስመዝግበውን ነበር። የመቶ ብሩን አይተነው በእኛ በኩል አስተካክለን እንዶታል ለሚያችን ሰላሳ ብሩን ግን ወደ ምን betting ነው ያስተላለፉት?
ወደ ሁሉ ወይም ደግሞ ዘመን ከሁለት አንዱ ነው።
ዘመን ወይ ዘመን ወይ ሁሉ ከሁለት አንዱ።
እሺ አንድ ጊዜ መስመር ላይ ጠብቁኝና check ላድርግ።
እሺ
ደንበኛችን ከሁለት ውጭ ሌላ ይጫወት ሌላ betting ሌላ betting account የለውም የለኝም።
እሺ ያየሁለት መስመር ላይ ጠብቆኝ።
አብሽር አብሽር።
ደንበኛችን በሁለቱ በሁሉ ስፖርት እና በዘመን betting ላይ አላገኘናቸውም።
okay የለም።
ምናልባት ሌላ የሚጫወቱት ካለ አዎ።
እሺ በቃ እንግዲያው ሌላ ካ- እስኪ የማስታውሰው የለም።
ካስታወሱ አደርጋለሁ። ይሄኛው ተራ- አሁን አስተላለፋችሁት ይሄኛው ከኛ በኩል አስተካክለናል። ይጠብቁትና ይዩትና account ኡ ላይ ካልገባ betting ኡን ነው የሚያናግሩት።
እሺ እሺ አመሰግናለሁ። መልካም ቀን።